ምን አስጥልማኒ ባባ
እንትን የሆነ ፎርቹነር ሀያ ሀያ ሁለት ሄሎ እሺ
ኦንላይን ላይ አይቼ ነበር።
አስር ነጥብ አምስት
በቅያሪ አይሞከርም።
ቅያሬ አይደለም cash በቅያሪ ዳሽንግ ነበረኝ ሀያ ሀያ ሶስት
አይሆንም አባት አይሆንም
አዎ፣ እሱን ከፈለግ ትንሽ ጥለህ እንጂ አይሆንም
ሀያ ሀያ ሶስት ዘጠኝ ሺህ ኪሎ ሜትር የሄደ
አዎ እኮ እሱን አንጣውና እንሽጥልህ
በዛ ቅያሪ ነበረ የፈለኩት እኔ።
አዎ ቅያሬ አይሆንም